ሄሎ ጤና
ሄሎ ሄሎ
እንዴት ነህ አባስ?
ሰላም፣ እግዚአብሔር ይመስገን።
እንትን order አድርጌ ነበረ ከትላንት ወዲያ እና ዛሬ ወሎ ሰፈር ላኩልኝ ብዬ ነበረ። በዚህ ቁጥር እባክህ okay እሺ። ስልክ
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀምሳ ሀምሳ ስምንት ሰላሳ ዘጠኝ
ለማን ነበር ያሳወቁት? እንደዚህ ብሎ
እ፣ ትናንትና የሆነች ኦፕሬተር ተቀብላኝ ነበረ። ይኸውልህ የላ- የኦርደር ያደረኩት ተትላንት ወዲያ የሆነ አንፎ የሚባል ሰፈር ነበረ እና የሆነ አላወቁትም መሰለኝ። ከዛ ዛሬ ወሎ ሰፈር ነኝ እና ላኩልኝ ብያቸው ነበረ። እንደገና ደግሞ ከኦርደር ውስጥ ራሱ እ፣ እንትን ያልደረሰኝ አለ። ሰሚት ሲደረግ የሆኑ ኮዶች ይላኩ የለ አዎ አንድ ሶስት ቃል ተላከልኝም ኮዱ ራሱ ማለት ነው። እሱ ማለት ምንም ሳይቀር ጊዜ ላኩልኝ ዛሬ ቢሮ ገባለሁ ብያት ነበረ እና ነግራኝ ነበረ።
Okay እሺ። warehouse እስቲ ከወጣ check ላድርግና ልደውልዎት።
እሺ እ፣ መልሼ እደውልልሃለሁ ወይ ደውልልኝ።
እሺ ደውላለሁ መልሽ።
እሺ፣ እሺ።
ምን ምን product ነው ያልተቀበሉት አይደል?
ምንም አልተቀበልኩ። አስራ ሶስት አይነት ነው ያዘዝኩት።
በቃ።
ከአስራ ሶስቱም አንዱም አልመጣልኝ። እንደገና ደግሞ ሶስቱ ደግሞ ኮድ አልደረሰኝም እንደው እሺ እሺ። check አደርገዋለሁ እሱንም ደውሎታለሁ።
እሺ